በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ ባለፈው ስንጃየነው ቀርቶ ፍቅር በልባችን ተዘርቶ በአንድነት ጉዞ ጀምረናል የብርሃን ብልጭታን ይዘናል ማንነታችንን አውቀናል በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ ድፍርሱን አጥርተን ልንጠጣ ጨለማን አልፈን ልንወጣ ልንበላ በፍቅር ገበታ ጽዋችንን ሞልተን በእርጋታ ውይይት ጀመርን በፈገግታ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ መጨነቅ መጠበቡ ቀርቶ መኖሩ ሰውን ሰውን መርቶ ተንኮልን ክፋትን አባሮ ለአንድነት በአንድነት ተባብሮ መስራት ነው ፍቅርን አክብሮ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም የምችልን ማለፍ ጥሩ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ ሁሉንም ችለን ማለፍ ጥሩ ሁሉንም ችለን ማለፍ ጥሩ ሁሉንም ችለን ማለፍ ጥሩ